hello hello ሰላም friend ወይ።
እንደምን አመሸህ?
hello እ ከቤት ቤት ነው የምደውልልህ።
ወይ ወይ እሺ አዲሶቹ game ኦችን አስጀምራቸዋል እንደ ኤፍሬም?
አ check አድርጌ ምንድን ነበር የሚባለው እ pena- pena- penalty penalty እና fire crash አዎ።
አ እሱን ነገር እና ልጆች ትንሽ ሊረዱት አልቻሉም።
እሺ ቪዲዮ ልላክልህ?
ላኪልኝ እስኪ ሁለቱም አ፣ ያው GR ላይ አይደል ያሉት?
አዎ በምንድን ነው የምታጫውተው?
እኔ እንዲህ እንትን scroll አድርጌ ነው በ HDMI በዲሽ ነው ወይስ በቪቦክስ ነው የምታጫውተው?
በ- በዲሽ ሳይሆን በዛኛው scroll እሺ፣ አድርጌ ነው ወደ ቲቪ።
በቃ እንደዛ ከሆነ ቪዲዮችን ልላክልህና ካሸሮቹም ይዩት እንዴት መቁረጥ እንዳለባቸው ምንድን ነው ጨዋታው ምናምን የሚል ስለዛ የሚያስ ቪዲዮ አለ። ሁለቱም attach ላድርግልህና check አድርጉት። ከዛ ያልገባችሁ ነገር ካለ ደውላችሁ ጠይቁን፣ ግን ቶሎ አስጀምሩት።
ችግር የለውም። እኔ የምለው እህ የኪሮን back office ነበረኝና እ
የኪሮን back office ማለት ነው እሺ
እንደ GR ኡ አይደለም ከብሎኛል። ሂሳብ እንዴት እንደሚሰራ ምናምን
Okay። back office ኡን አጠቃቀሙን ነው።
አጠቃቀሙ አልገባኝም እና ሂሳብ እየሰራውኝ አይደለም የሆነ አንድ አር- ለልጅ ሰጥቼ ነበር።
እሺ እሺ፣ እሱንም ቪዲዮ እልክልሃለሁ፣ ችግር የለውም። እሺ የ game ኦቹን ግን check አድርጉት። እሺ አሁን attach አደርግልሃለሁ።
ችግር የለውም። ሶስቱንም ሶስቱንም ላኪ እሺ እሺ፣ መልካም ምሽት። እሺ ኤፍሬም።